hello hello ጤና ይስጥልኝ።
hello hello ጤና ይስጥልኝ።
እንደምን አላችሁ?
እግዚአብሔር ይመስገን። ፍሊንክ እ፣ ቅድም እንትን አይቼ ማስታወቂያ አይቼ ነው የደወልኩላችሁ።
እሺ
እም፣ ምንድን ነው የሚሸጠው? እንትን የሚሸ- share አ፣
እ፣ የድርጅቱን ድርሻ ነው እየሸጠ ያለው አሁን እ፣ አሁን ላይ ስምና ስልክ እየመዘገብን ነው።
እሺ ሐምሌ አንድ ላይ ነው የሚጀመረው ሽያጭ። ሐምሌ አንድ ላይ እንደውሉታለን።
ሽያጭ ማለት ስንት ነው? እንትን ነው ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን
ከሀያ ሺ አንዷ ዕጣ ናት።
ሀያ ሺህ minimum መግዛት የሚቻለው share ነው።
ትንሹ ዕጣ ማለት ነው አዎ እና እ፣ ስለዚህ ትንሹ ሀ- share- አ፣ ትንሹ share ሀያ ሺህ ነው።
ሀያ ሺ በየጊዜው መ- መጨመር ይቻላል ወይስ ን- በወቅቱን ጠብቆ ነው የሚወጣው?
ይቻላል። እ፣ ሙሉ መረጃውን ሐምሌ አንድ ላይ ደውለን እናሳውቆታለን።
እሺ በቃ በዚህ ስልክ ደውይልኝ።
እሺ ስሞትም አልበ እሸቱ
እሸቱ ማስታወቂያውን ከምን ላይ ነበር ያገኙት?
አ ማስታወቂያውን ከምን ላይ ነበር ያገኙት?
ከቴሌቪዥን እሺ መልካም ቀን።
እሺ